ጤና ይስጥልኝ የቤንች ማለጣ
ደስኔ አብሮ ይስጥልን ከአሪስቴ ነው እየደወልኩት።
ይቅርታ ከምን ከአሪስቴ አይ OK እሺ እሺ ሰላም እባላለሁ። ይቅርታ ስ- ስሞት ማለበል ሃይማኖት
እሺ ሃይማኖት እ፣ በ POS ማሽናችን ላይ ለትን ረዘም ላለ ጊዜ transaction እያየን ስላልሆነ ያጋጠመው ችግር ካለ ለመጠየቅ ነበር።
እ፣ ትናንትና complain አድርገን ነበረ የሆነ የሚመጣ ነገር ነበረ ስናስከፍል
እህ፣ ምን እንደነበር የሚመጣ እ፣ ነበር የሚለው እኛ ጋር ደውሎ ነበር ያስመዘገቡት።
አዎ ትናንትና ደውለን አስመዝግበን ነበረ
እሺ፣ ደንበኛችን ነው።
እሺ እሺ፣ በቴሌ እናመሰግናለን።
ብር ለማስከፈል ስንሞክር እየሰራልን አይደለም ትናንትና ደውለን አሳውቀነዋል
የቴሌ ብር ብቻ ነው ብዬ ያለው
አይ ሌላውም አይሰራልንም። እስቲ ታና እ፣ እንዲስተካከል አሳውቀን ነበር። ከዛ በኋላ አልሞከርነውም። ክፍያ ስላላለ ስላላለ
key download ኡን successful አድርገው ኢንተርኔቱን አይተውት ነበር የሞከሩት።
አሁ download እንትን ብለን ነበር አድርገን ነበር።
connection ም አለው አሁ connection አለ።
restart አድርገው ሲሞክሩት ይሰራል።
አሁ restart ም አርገን ሞክረነዋል። አዎ ይበራል እኮ አ፣ system ኡ ነው መሰለኝ እምቢ ያለ።
እሺ፣ እሺ፣ እሺ፣ እናመሰግናለን። ምንም አይነት ችግር ካጋጠሙ እኛ ጋር ደውሉኝ።
እሺ በስልክ ደውል።
እናመሰግናለን። መልካም ቀን።
እሺ